Hello ጤና ይስጥልን። ዶንኪ ትዩብ ሰላም ናችሁ? መቤት እግዚአብሔር ይመስገን።
ይሄ ዩቲዩብ በኦንላይን ይሰጣል እንዴ?
አዎ ይሰጣል። በኦንላይንም ኦንላይን።
በአካልም በፈለጉት አማራጭ መከታተል ይችላሉ።
Okay እ፣ ምን ያህል ጊዜ ነው የሚሰጠው? የኦንላይን አጠቃላይ አጠቃላይ ሶስት ወር ነው። በአካልም ሶስት ወር።
በ onlineም የሶስት ወር ስልጠና ነው። ሙሉ ስልጠና ሰዓትስ በቀን ስንት ሰዓት?
ሰዓት ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። በ- ያው በኦንላይን ተማሪ ከሆናችሁ በቪዲዮ ነው የሚላክላችሁ ትምህርቱ።
Okay በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር በ Google Meet ትገናኛላችሁ። ጥያቄ ካላችሁ ትጠይቁታላችሁ ማለት ነው።
Okay okay። ክፍያስ ምን ያህል ነው ለኦንላይን?
ክፍያ ለ onlineም ለአካልም ተመሳሳይ ነው። እስከ የካቲት ሀያ አምስት የምትመዘገቡ መዘገቡ ከሆነ ሰላሳ አራት percent ቅናሽ አለው ወደ ገንዘብ ሲቀየር አጠቃላይ አስር ሺህ ብር ማለት ነው።
አስር ሺህ ከ- ብር።
አዎ፣ ከየካቲት ሀያ አምስት በኋላ የሚመዘገቡ ከሆነ ግን አስራ አምስት ሺህ ብር
አስራ አምስት ሺህ። የካቲ- ወይ የካቲት ሀያ አምስት special ቅናሽ ላይ ስለሆነ ነው። special እ, ቅናሽ ላይ እስከ የካቲት ሀያ አምስት ድረስ
OK OK። ምን በኦል ምንድን ነው በ CV ባስገባ ቁጥር ምናምን አለ እንዴ?
ይቻላል። አዎ account አሁኑኑ account እንልክሎታለን።
ላኪልኝ እስቲ እንግዲያው መቤት።
እሺ እሺ።
እሺ ስሞትን ላኪ።
ላክ ስሞትን ስሞትን ንገሩ።
ኃይለ ማርያም
ኃይለ ማርያምማ ኃይለ ማርያም መስፍን
ስልኩ
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ አርባ አንድ
አርባ አንድ ዜሮ ስድስት
ዜሮ ስድስት ሀምሳ ዘጠኝ
ሀምሳ ዘጠኝ ከየት ነው የሚደውሉልን? አቶ ኃይለ እዚሁ ነው እዚሁ አዲስ አበባ አዲስ አበባ። እሺ። ከምን ላይ ነበረ ማስታወቂያውን ያዩት?
እ፣ ምንድን ነው እናንተ page ላይ ነው ያየሁት በፌስቡክ page በፌስቡክ።
እ፣ እሺ። እሺ አቶ ኃይለማርያም ስለደወሉ አመሰግናለን። account አሁኑኑ በስልኩ እንልክሎታለን።
OK እሺ እሺ እሺ መልካም ቀን።
ቻው thank you ቻው።